ኢትዮጵያ ሳንቲም ነኝ እባክዎትን ምን ልርዳው?
የድራፍት ማሽን ተበላሽቶብን ነበርና
እሺ
ከትናንት ጀምሮ ሽያጭ ቢጂ አቁመናል።
አይዲዮትን ይነግሩኛል?
እ?
ቢጂ አይዲዮትን ይንገሩኝ።
ምን አይዲያ ቢ ቢጂ አይዲ አይሰማም ደንበኛችን ዲጄይ አይዲ እ፣ መለያ እሺ።
ቁጥሮትን የቤቶትን መለያ ቁጥር
እ፣ አሁን እንትን ነው አረፊ ቢጃይ ሽያጭ ነው ያልከው። ምን የሚለው ልንገርሽ መለያ ቁጥር እየተላከ ነው?
የኩባንያው የደንበኛ ካርድ ቁጥር የሚለው አዎ ነው።
የደንበኝነት የሚለው የካርድ ቁጥር ሀያ ሁለት ስድስት አርባ
መስመር ላይ ያሉ
አለ
መስመር ላይ ያሉ ደንበኛችን እ? አለው አለው አለው አዎ ይንገሩኝ የደንበኝነት ሀያ ሁለት ሀያ ሁለት ስድስት አርባ ስድስት አርባ እም።
አንድ መስመር ላይ ጠብቁኝ።
እሺ።
TIN number ኦትን ይንገሩኝ እስቲ። ስለዚህ አላገኘሁትም።
TIN number ፒን ነምበር ሲን ነምበሮትን
እም፣ የኛ ዜሮ ዜሮ ዜሮ ዜሮ ሰባ አምስት